hello, hello,
hello ሰላም ጤና አቤት።
ይስጥልኝ።
ካርዱ ሲያስገባ ውስጥ ያለውን ካርድ አስር ብር ሁሌ ይወስዳል። ለምንድን ነው? ቆይ
አስር ብር አይደለም የሚወስደው። የቴሌዊን ደንበኛ ከሆኑ እለታዊ ከሆነ የተመዘገቡ ሁለት ብር ነው የሚቆርጠው።
አቤት
ሁለት ብር ነው የሚቆርጠው የቴሌዊን ደንበኛ ከሆኑ።
ሁለት ብር ነው የሚወስደው።
አዎ በዛ በሚሰጡት ትኬቶች አቤት።
እድሎትን ሲሞክሩ ሽልማት ያገኛሉ።
hello
አቤት
ምን የሰማሁት የቴሌዊን ደንበኛ ከሆኑ በሚሰጡት ትኬቶች እድሎትን ሲሞክሩ ሽልማት ያገኛሉ።
እዛ ነው እንደሱ የተወሰደው።
አዎ አዎ ለዛ ነው።
በቃ ያው